ከሚለው ድራፍት ማሽን ነው። እንደው ትልቅ ቤት ነው እና ለምን ለሰማክ ይሄ ከስተመሩ ነው ፕሮሞተሩ ነው።
አሎ ጤና ይስጥልኝ።
አሎ፣ እኔ ነህ።
ጤና ይስጥልኝ። ደንበኛችን ይሰማል?
አልተሰራም።
አልተሰራለትም?
አዎ፣ ማንም የመጣ የለም።
እሺ፣ ደንበኛችን ለማረጋገጥ ነው።
እሺ።